ዳውለት ቦታ
ሄሎ
ሄሎ ሄሎ፣ አይ ሰላም ነው።
ሰላም ሄሎ፣ እሺ፣ እንትን ሄሎ፣ መረዳት ነበረ። ቺፕ ነው ይሰማኛል። ቺፕ ነው አዎ የደወልኩት አይደል?
ቺፕ ነው አዎ እሺ፣ አዎ፣ እንትን ልክ ነው።
ስልክ- እሺ፣ እዛ ፈልጌ ነበረ።
እሺ ይጠይቁኝ ድምፆ ትንሽ ራቅ ብሎብኝ አረ፣ አሁን አሁን
ሄሎ ነው ይሰማኛል። እኔ hello ትንሽ ይሰማል?
ድምፆ ራቅ አለብኝ አሁን ይሰማል
እሺ order ማድረግ refund ላይ ነው ያለው ወይንስ ተደርጓል? already ስላልመጣል እና ማወቅ ፈልጌ ነበር።
እሺ እሺ ስልክ ይንገሩኝ እስቲ ዜሮ ዘጠኝ ሰላሳ ሁለት
ዜሮ ዘጠኝ ሰላሳ ሁለት ስልሳ ሰባት
ስልሳ ስድስት ዘጠና ስምንት ሀምሳ ዘጠኝ አሁን የደወልኩበት
እሺ ቤቲ ነው የሚለው አ። ይኸው እንትን ያንተ የድ- የትንፋሽ ድምፅ ይረብሻል ጆሮ። ትንሽ የማናገር ያህል ትንሽ ራቅ አድርግ ወይ ወደ ላይ ትንሽ ከፍ አድርግ።
ለ- ለነገ ነው ኦርደሮት የሚመጣው
ነው ነገር የሚደርሰው አክሽ ተረገም ለዛ ነው እ?
የ- check እያደረኩኝ ነው የአዲስ ቲማቲም ድንች ምናምን አይደል order ኡ አዎ፣ ሽንኩርት፣ ድንች፣ ቲማቲም እና እ፣ tissue ይሄ soft እና ሻይ ቅጠል።
እሱ አዲስ ሻይ ቅጠል አዎ።
አዎ፣ ለነገ ናቸው location የት ነበር ይመጣሉት
ቄራ ጎፋ።
ቄራ ነው በቃ እሺ አዎ።
ለነገ ነው የሚመጣው ነገ ይረከባሉ
እሺ፣ እሺ፣ thank you።
እሺ፣ እሺ፣ መልካም።